ጤና ይስጥልኝ እዚያ በርገር ኬሚሴ
ከቢዩ delivery ነበር የምደውለው።
እሺ
በ order number 85 60 07 order ታዛችሁ ነበር beef burger ሁለት።
እሺ አዎ አልደረሰም ብሎኝ ነበር driver ኡ። ምን ያህል ደቂቃ ይቆያል ከዚህ በኋላ አልደረሰማ
እ ብሎኝ ነበረ ደውሎ ይዞ ሄዷል አሳውቆኝ ነበር።
ሲጀመር ቆይቶ ነው ይዞ የመጣው ሄዷል?
ሲጀመር። አሁን ይዞ እሺ፣ ሄዷል አንድ አመሰግናለሁ።
ሁለተኛ ቆይ አንዴ አዳምጥኝ አስተያየት አለኝ እሺ እሺ ይኸውልሽ እየቆዩ ነው እንደሚመጣው የእናንተ ስታዙ ነው አልገባኝም ይሄ ሁለት እሺ።
beef burger ከታዘዘ በጣም ቆይቷል order እየቀዘቀዘ ነው ለምን መሰለሽ customer እኛን ስለሚወቅሰን ማለት ነው እሺ በርገሩ ከቀዘቀዘ ይወቅሰናል እሺ ለዛ ነው እየቆዩ እሺ፣ እሺ አይምሽም እናስታ እሺ ነግ- ንገሪያቸው እንነግራቸዋለን።
እሺ፣ አመሰግናለሁ።
እናንተም ትታዙ የምትቆዩ ከሆነ እናንተን አስተካክሉ ለእነሱም እሺ።
እንደዛ እሺ እሺ አመሰግናለሁ።
እሺ
እ